ይስጥልኝ። ሁሉ ስፖርት ነው ባኮ የምንለብሰው
ወደ ሁሉ ስፖርት ከፍዬ ነበረ አልገባልኝ አለ deposit ላይ።
deposit አድርገው ነው
አዎ deposit ላይ የለም።
በቴሌ ብር ነው።
አዎ እሺ ከቴሌ ብር ላይ የተላከሎትን text screenshot አድርገው ወደኛ የላኩልን በቴሌግራም ስልክ ልስጦት የያዙ
እሺ
ዜሮ ዘጠኝ ሰባ ስምንት እሺ
አስራ ስድስት
እሺ ሰላሳ ዜሮ ስድስት በዚህ screenshot አድርገው የላኩልን text ኡን።
እሺ እሺ መልካም ቀን።
ስላላችሁ ማለት